ሄሎ ሶስት ወይ ወይ
የማን ነበረች? አንዲ የምትባለዋ ከስተመር እሺ
እንትን ሩዝ ለምንድን ነበር ያልሄድላት? ማለት አሳይን እሱ- ተብሏል በናትናኤል እና አ አንፒክድ ላይ እኮ አለ ስቶክ ነው ታፍ ያላብል ብሎ አንፒክድ ላይ አለ አንድ ዌራውስ ዊክድ ላይ የለም ሩዝ
አንድ ዊክድ ላይ እኮ ያለው ዛሬ አንድ ሰው ብቻ ነው።
አይ የዛሬ ሳይሆን በባለፈው ከትናንት ወዲያ ባስገባ ነው ማለት ነው።
okay የቆየ ነው።
ያ የቆየ ነው እ፣
የቆየ ስለዚህ order ነገ- ነገ መሄድ ይችላል።
አረ የለም ሩዝ የሚባል ነገር FMCG የለም።
ሰው የለም።
አ፣ ስለዚህ ፓስታ refund ምናምን ይደረግላቸዋል።
አ፣ refund አላት የ FMCG ነገር እንዳለ አሉታል
አይደለ?
እዛ አዎ unpicked ውስጥ ያሉት የ FMCG ምርቶች እም፣ አለ አሁን የ strawberry jam ኡ ምናምን strawberry ውም እም።
refund ብታደርጉላቸው ትችላላችሁ።
okay አዎ፣ ልክ ነህ። እሱ እሱ ይሻላል። አሁን እነሱ አ፣ እንትን ከሚሉ የ FMCG ምርቶች እንዳለ የሉ እም፣ እም።
አሁን ሽንኩርቶቹ፣ ቲማቲሞቹ ምናምን እንዳለ ወጥተዋል።
okay ሌሎቹ ግን የ FMCG ምርቶች እንዳለ አንተ ሁሉም stock ነውና በቃ እሺ፣ እሺ ሶስት